Hello?
አዎ hello፣ ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳው?
ሰላም ነው?
እንዴት ነህ? ምን ልርዳ?
ሰላም ነው፣ ሰላም ነው። ዘጠና ብር አስገብቼ ወደ ስምንት ሰዓት አካባቢ
እሺ፣ እሺ፣ ከቴሌ ብር ከቴሌ ብር አስገብቼ እስካሁን አልገባልኝም። የሆነች ሴቲ አንስታ ነበረች ቅድም ሲደውልለት ማለት ነው።
እሺ። ምን አለች?
እ process ላይ ነው ምናምን ትንሽ ጠብቀውና ካላገኘው መልሴ ደውል አለች።
Withdraw ነው። Withdraw ሲሆን ነው process ላይ Withdraw የሚሆነው።
Withdraw ሳይሆን እንትን ነው deposit ለማድረግ ማለት ነው።
እሺ። Deposit ከሆነ
አዎ።
Message message ኡን ነው የምትልኩልኝ። እሺ። በቴሌግራም message ኡን ይላኩልኝ። ኮፒ አድርገው።
ከቴሌ ብር ማለት ነው።
አዎ፣ እሱ የተላከውን message ይላኩልኝ።
እሺ፣ እ?
በቴሌግራም ቴሌግራም ላይ ይላኩልኝ። እሱ message ቴሌግራም ላይ በ- በዚህ በዚህ ቁጥር Website ኡ ላይ ያገኙታል። አያውቁትም?
አዎ እሺ፣ እሺ። አይ እሺ።
ቴሌግራም ላይ ልክላለሁ። ያ የቴሌ ብሩ message አይደለ?
አዎ።
አየ አየ እሺ፣ እሺ።